ጤና ይስጥልኝ። ስፖርት ነው ባኮ ምለካው
withdraw ለማድረግ ነበረ።
እሺ
ከቴሌ ብር ውጭ በ account ምናምን አይሰራም እንዴ? ቆይ በንግድ ባንክ ምናምን ለጊዜው እየሰራ አይደለም። በዚህ ስልክ ነው የሚጠቀሙት?
በዚህ ስልክ አይደለም። ቁጥር ልንገርሽ፣ አዎ ዜሮ ዘጠኝ እሺ።
ሰማንያ አራት ሰማንያ አራት በዚህ ስልክ ብንደውል እናገኘታለን? በአሁን በደወሉት በዚህ አይደለም ያኛው ስ- አል- አልሰራም ስላለኝ ነው። ሲሙ ሌላ እኔ brother ጋር ነው ያለው። ዜሮ ዘጠኝ ሰማንያ አራት እሺ።
ሀያ ሁለት ሀያ አንድ ሀያ ሁለት ሀያ አንድ ዘጠና አራት
ይሄ እጆት ላይ ያለ ስልክ ነው።
እጄ ላይ አዎ፣ ስልኬ ላይ አለ። ይሄ በዚህ አይደለም እንትን ያደረኩት።
ሰማንያ አራት መጨረሻ አሁን የሰጡኝ ስልክ ብንደውል እናገኘታለን?
መጨረሻው ዘጠና አራት ብንደውል እናገኘታለን?
አዎ፣ ታገኙኛላችሁ። ግን አሁን ተካክል እናሳውቆታለን።
አሁን ተስተካከለ ነው።
ሲስተካ አዎ እየተስተካከለ ነው። ሲስተካከል እናሳውቆታለን።
እሺ
እሺ መልካም ቀን።